ምዕራፍ አምላክ አምላኬ አምላኬ የእገይስ ሀቤከ ጸማት ነፍስየ ለከ ድርብ እገይስ ሀቤከ ጸማት ነፍስየ ለከ እፎ እስፋ ለከ ስጋዬ። በድርቡ ጸማት ነፍስየ ንባብ ነው። በምድረ በዱ ሃባልዎ እጽ ወማ